hello ሰላም ጤና ይስጥልኝ። በፊት ላይ አዎ ትላንትና ማታ ገንዘብ አውርጄ ነበረ እምቢ አለኝ።
ከበፊት ቤትህ ቀንሶታል?
አዎ አዎ ስንት ብር ነው?
አስራ አንድ ሺህ አምስት መቶ ብር አንዴ ሺ አምስት አምስት አምስት ሺህ ብር ደግሞ ሁለቴ።
ይሄ ነው አዎ የበፊት ቤት ይሄ- ስልክ?
አዎ ይሄ ቁጥር ነው።
እሺ፣ አንድ ጠብቀኝ። እሺ ችግር የለውም።
አይ፣ እሺ እሺ
ወደ ቴሌብር አካውንት 86284927 ነው።
አዎ አዎ እሺ confirm ስላልተደረገ ነው። እሺ confirm ያረኩልህ ነው ይገባልሃል። አሁን አየ እሺ ተደወል። እናመሰግናለን። መልካም ቀን።
አየ እሺ እኔ አመሰግናለሁ። እሺ እሺ